ሄሎ ሄሎ፣ ጤና ይስጥልኝ ተድላ አምቡላንስ።
Okay. तो गरगार करते मैं गरगार करते देख देख देखा
ሄሎ፣ समझ हाँ वैसे हाँ, तो गरगार करते देखा हेलो हेलो ይሰማኛል። ተድላ አል- አምቡላንስ ነው የደወሉት። እባክዎ ምን ልርዳዎት?
አዎ በእናንተ መስመር ላይ ደወልኩኝ አዎ አዎ።
እና ችግር መረዳት ትችላለች።
ምን አሉኝ?
የሆነ ችግር ያለብን እንዴት እርዳታ እናገኛለን? በእናንተ መኪና
የት ነው? የት አካባቢ ነው ያሉት?
እኔ ቆሬ ከተማ የሚባል ወደ ጅጅጋ መስመር ነኝ።
እሺ፣ ወዴት ነው መሄድ የሚፈልጉት?
ወደ አዲስ አበባ
ወደ አዲስ አበባ።
አዎ እሺ፣ የምን ታካሚ ኖት?
እ፣ እንትን አካውንቱ በምን አካውንት ምን አሉ አላል ምን አሉኝ?
ምን ብለሽ ነው? እኔ ወደ አዲስ አበባ ብያለሁ። እንግዲህ የምን ታካሚ ኖት? የምን ታካሚ ኖት?
የእግር ህመም
እሺ እሺ፣ ሂሳቡን መልሼ አውጥቼ እደውልዎታለሁ።
እሺ፣ በዚህ መስመር ደውል።
እሺ እሺ፣ ከደውሉ እናመሰግናለን።